ጤና ይስጥልን ቤት ቤትሪክ ነኝ የምንረዳው ብር ወደ ላይ አውጭልኝ አቤት ቤት
ኮንፈርምም እንዲደረግል ነው
አዎ ለም- ለመጫወት ፈልጌ ቅድም ሁለት ሺህ ብር አወጣለሁ ብዬ ነበርኩት አሁን አልገባም
ሄሎ ቆየ
የቤት ቤት ቁጥራውን የደወልክበት ነው አዎ
እንደምለው
ቆየ